hello ሰላም ጤና ይስጥልን Best Bet
online ላይ በዚህ በዚህ በዚህ ቁጥር ማለት ነው እሺ
register አላደርግም
ምንድነው የሚልህ register ስታደርገው
በቃ ኮድ ልክም ምንም ነገር እንትን አይልም ኮድ አይልክልህም እኮ አዲስ ከሆነ forget password ነው የፈለግከው ወይስ አዲስ መመዝገብ ነው የፈለግከው
በአዲስ መመዝገብ ነው አዲስ ከሆነ Best Bet dot bet ላይ ትሄድና ዜሮ ዘጠኝ ብለህ ስልክህን ትጀምራለህ Best Bet dot bet ብለህ Chrome ላይ search ታደርጋለህ ከዛ ስልክህን ዘጠኝ ብለህ ትጀምራለህ ከዛ password create ስታደርግ የመጀመሪያዎቹን ሁለት ፊደል ካፒታል እና small ታደርገዋለህ hello ምን አልከኝ password password password የሚለው ቦታ ላይ password ስትሞላ አንድ ካፒታል አንድ small letter
ፊደል ነው የምሞላው password እ እ ፊደሉን password ነው የማደርገው
ይኸውልህ ስልክ ይጠይቀሃል። ስልኩ ላይ ዘጠኝ ብለህ ትጀምራለህ። ከስር password ሙላ የሚለው ላይ አንድ capital letter፣ አንድ small letter፣ ከዛ ደግሞ symbol የ at ወይ የመሰላል ምልክት የኮከብ ከነዚህ አንዱን የሆነ symbol ትጠቀማለህ። ከዛ ቁጥሮች ታደርግና ስትቆጥሩ አንድ ላይ ስምንት መሆን አለበት። ከስምንት ካነሰ አይከፍትልህም።
አሀ፣ መጀመሪያ ካፒታል እንዳልሽው ፊደል ካፒታል አዎ፣ አንድ ፊደል ካፒታል፣ አንድ ፊደል small letter ታደርጋለህ።
እሺ፣ ከዛ እሺ፣ መልካም እሺ።